ሰላም ጤና ይስጥልኝ።
ድንቅ ልጆችን እንትን የሚል- የሚመዘግበት
አዎ
እሺ፣ ም- ይቅርታ መስፈርቱ ምንድን ነው? እንትን ለማለት ለማስመዝገብ
እድሜያቸው ከአምስት ዓመት በታች መሆን አለባቸው።
እህ፣ ልዩ ብቃት ችሎታ አላቸው ብለሽ የምታምኝ ከሆነ በጣም ላይ መጠቆም ትችያለሽ።
እሺ፣ ማንኛውም ማለት ነው መዝሙር ሊሆን ይችላል ብቻ የራሳቸው አንቺ የምትተማመኝባቸው መሆን አለባቸው።
እህ፣ ሌላ የለም።
በቃ እድሜያቸው ከአምስት አምስት ዓመት እና ከአምስት ዓመት በታች መሆን አለባቸው። ሰው ፊት ሲቆሙ አ በደንብ ራሳቸውን መግለጽ የሚችሉ አ አንቺ የምትተማመኝባቸው ማለት ከአንድ ሺህ ህጻናት ተወዳድረው አንደኛ ይወጣል ብለሽ የምታምኝ ከሆነ መጠቆም ትችያለሽ።
እሺ፣ አመሰግናለሁ።
እሺ እናመሰግናለን። መልካም ቀን